hello, hello, hello
አቤት ጤና ይስጥልኝ። ሰላም ነው?
ጤና ይስጥልን። ቤት ቤት ሰላም።
የሆነ ኮድ ልነግርሽ ነበረ። እንትን cashier ኮድ እሺ
አስራ አራት አንዴ ቆይ ጠብቀኝ። አንዴ መስመር
አስራ አስራ አራት አስራ አንድ ስልሳ ሶስት ስልሳ ሶስት
ዘጠና አራት
እሺ እ ሶስት ጨዋታ ወድቆብሃል። እሺ እ ሶስት ጨዋታ ወድቆብሃል።
ሶስት ጨዋታ አዎ ወድቋል።
እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ እሺ መልካም